ሀሎ ሀሎ ሀሎ ጤና ይስጥልኝ።
ሰላም ሰላም፣ ጤና ይስጥልኝ። ይሰማል? እሺ፣ እሺ። እኔ ሰማሁታል።
አዎ ይሰማኛል።
ጓደኛችሁ ያቃጣችሁ አዎ እ እንትን ወደ ወደ አካውንቴ transfer ሳደርግ ከቴሌብሬ ተቀንሶ እኔ ያልገባ ገንዘብ አለ። እሱን ት- ስካና ማን ነው ፎቶ screenshot አድርጌ በቴሌግራም ቻናላችሁም ልክ- ልኬ ነበረ እና አልተመለሰልኝም እስካሁን ለማለት ነው። ቆየ በጣም።
ነው ደውለውኛል።
አዎ አዎ፣ ይሄን ቴሌግራም ቻናላችሁ ላይ ተሽዩ እኔ አሮን እባላለሁ። በአሮን ታኛለሽ። screenshot አድርጌ የላኩት
deposit ነው አሁንም አሁንም ካለሽ ወይ እ እንትን እ አሁን በዚህ በዚህ ስልክ ቁጥር ቴ- ቴሌግራም ላይ hi ብትኝ ላንቺም እልክልሻለሁ። አንድ አራተኛ አምስተኛ ጊዜ ይላል። ምን አልሽኝ?
እዚህ ላይ እ የሆነ ደመኛችን ዊድሮ ነው የነበረ ያልገባ
ምን አል አዎ አል- ሲያደርጉ ነበር ያልገባ
እ አሁን ቆይቷልና እ ዲፖዚት ሳድ ያልገባልኝ አለ እ ድሮም አድርጌ ያልገባልኝ አለ። ግን አሁን እ የማስታውሰውን እስካት አድርጌ ልኬላችኋለሁ። እ አዎ በጣም ቆየና በጣም እየተረሳ ነው ያለው። ዲፕ- ዲፖዚት ሳደርግን አ- ሶስት አራት ጊዜ ማለት ይኩታል። አሁን እ እ ምን አልሽኝ? ሄሎ ሄሎ ሄሎ
መስመር ላይ